ሄሎ ሄሎ አልሰማል።
ይቅርታ ተቋረጠ።
አዎ እ እንዴት አዩት ይዘ ነው የመጣ ነውን ሀሳብ?
እንጆ ምንም አይል ኦኬ።
በዛችሁ
እሺ መልካም ነው ብለው ካሰቡና እ ከኛ ጋር መስራት ከፈለጉ ዊ ፕላስ ሶሉሽን ፕሮቫይደር የሚል አፕሊኬሽን አለን። አፕ እሺ።
ስቶር ላይም ፕሌይ ስቶር ላይም አለ። እሱን ዳውንሎድ በማድረግ መመዝገብ ይችላሉ። በተጨማሪም ደግሞ ቁጥር ብልክሎት እና የሚያስፈልጉትንም ነገሮች ብልክሎት በቴሌግራምም መመዝገብ ይችላሉ ማለት ነው። ቴክስት መልካም ላርግሎት።
ብቻ እሺ text በማደርግበት ቁጥር ደግሞ ምንም አይነት ሀሳብም አስተያየትም ጥያቄም ካሉት በማንኛውም ሰዓት መደወልና ማግኘት ይችላሉ።
መልካም እሺ፣ እሺ በጣም ነው አመሰግነው። መልካም ቀን።
አሜን ይሁንላችሁ።
እሺ እሺ።